hello ወይ
ሰላሳ አራት ስልሳ አንድ
ሰላሳ አራት ስልሳ አንድ እንዳለብን
ምግብ ቤቱ ጋር ሲሄድ ፒዛው ወጥቷል ብሎኛል። ሌላ driver ይዞት ጋር መሰለኝ ፒዛው እሺ ጠብቀኝ አለኝ ስምህ ማን ነው ሂሩት
እሺ የፈረመውን ሰው ማየት ትችላለህ ሰላሳ አራት ደቂቃ ነው አሁን አስር ደቂቃ ከዚህ በኋላ ሰሚት ዋን ፕላኔት ነው የሚሄደው
የ- የቱ
ቆይ እንዴ ጠብቀኝ አንተ እሺ
እ፣ ምን እንበላቸው ሰላሳ አራት ደቂቃው ነው ሰሚት ዋን ፕላኔት ነው የሚሄደው ይጠብቅ አምስት ደቂቃ ጠብቀ መልሰ ደውልልኝ በይ ደቂቃ በኋላ መልሰ ደውልልኝ በይ ቴዲ አቤት ከበርገር ብራስ ፕላስ እንዴ እንትን ያወጣው በረከት ምግብ ወጥቷል አሉ አ ሲሄድ ምግቡ ወጥቷል ነው አሁን ነው የወጣው ምናምን አለ።
ሰ- ሰላም ለበረከት አስገባለሽ አስገባሽለት እንደ በርገር ቴዎድሮስ አቤት ወይ ይዞት ለወጣው ልጅ ሊያስገቡለት ነው። በረከት አበበ መሰለኝ የገርድ ልጅ ነው።
እሺ እሺ፣ በቃ አይ ከኔ ሊያወጪልኝ እሺ እሺ እስካሁን አልወጣም እኔ ጋር እኮ ይወጣላል። እሺ ታስወጣላለች። አዎ።
እሺ እሺ እሺ።
አመሰግናለሁ።
እኔ ትቻለሁ ሀ- ሀሱዬ አ- አስገባሽለት ሰሊ